መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል እ ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ታመሃል እንዳለን መልእክት አልደረሰኝ ከአገሮታ ካለን አልተሰናበትከኝ በሕይወት መኖር ግን ያየ ሰው ነገረኝ ለመናፈቅ ብለህ ተዋጣ አሳዝነኝ ተዋጉል ፈሊጥ ነው የመናፈቅ ጉራ አልተሰለቸህም አንተ ሰው አትኩራ ቸል ቸል እያልከኝ ከሰው አትጣለኝ ከሆነ በኋላ ማርኝ እንዳትመኝ ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ዓይን የሚንከራተት ስለ ትዝታ ነገሩ ልቤም እንዳደነ በመታጣት ነው። ለምን ይሆን እንዲህ የምሆነው እኔ? የማሞጋግስ ሳትኖር ከጎኔ የተጫወትንበት ዳዋው ተላበሰ፣ የተነጋገርነው ውላችን ፈረሰ። ሐዘኔ ሆድ ገብቶ እንባዬ ፈሰሰ። ይህ አይደለም ፍቅር ባንተ ደረሰ። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ምነው ጃል ምነው ጃል ምነው ጃል ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። እየታየ መቅረት ተው እንጂ ምነው ጃል ፍቅር ከወጠኑ ያለነው መቻቻል ወዴት ለመድረስ ነው ብቻ ሳጥነትን አንተም እኔም እንጂ ፍቅር ስንወጥን ታወራለህ አሉኝ ተወደድኩኝ ብለህ ታማኛለህ አሉኝ አልወዳትም ብለህ አልቀየም ብክም እንዳሻ ተናገር ባትታደለው ነው ሲያፈቅሩ ለማፍቀር ምነው ጃል ምነው ጃል መንገድ መወደድን አይተወን ምነው እንጃ ምነው እንጃ ምነው እንጃ ምነው እንጃ ምነው እንጃ ተው እንጂ ምነው እንጃ ለጥቂት ቀን እንጂ የምንወድ ቢሆን ምነው እንጃ ምነው እንጃ